hello
ጤና ይስጥልኝ ቢጂአይ ኢትዮጵያ ሄለን እባላለሁ ምን ልርዳዎ?
እንትን ፍሪጅ ብልሽት ለማመልከት ነበር።
እሺ የቢጂአይ ID ውን ይነግሩኛል እንዴ?
ID ID ሳይሆን የ leader code ነው። ቆይ ልንገርሽ፣ የ leader code አርባ ዘጠኝ ሰማንያ አራት
ሰማንያ አራት
አርባ ዘጠኝ ሰማንያ አራት እሺ ሀያ ሁለት አርባ ስድስት ሀያ ሁለት አርባ ስድስት አርባ ስድስት አንድ ጊዜ መስመር ላይ ደውሉልኝ።
እሺ
እርስዎ promoter ሩ ነው?
አዎ እኔ promoter ነኝ። አዎ።
አ፣ በዚህኛው ኮድ አናገኘውም እዚህ እኛ ጋር በቃ ወይ ስልክ ይሄን ነበር።
ይህን ነበር
ዜሮ ዜሮ ሰባ ስድስት
ሰባ ስድስት
ሰማንያ ዘጠኝ
አሉ መስመር ላይ አዎ አለው አይሰማም?
ይቆራረጣል።
ይሰማል? አ?
አሁን ይቀጥል።
እሺ ዜሮ ዜሮ ሰባ ስድስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ
አርባ ሶስት ስልሳ ስድስት አርባ አርባ ሶስት ስልሳ ስድስት እሺ መስመር ላይ ደውሉልኝ።
እሺ
በጣም ይቅርታ በዚህም ማግኘት አልቻልኩም።
ታዲያ በምን አሁን እኮ የ leader ሩን code ስለቀያየሩ ወይ ደግሞ ብርሽቲና በስም ይወጣልሻል።
እሺ በስም መሞከር እችላለሁ። እሺ ብርሽቲና ባርና ሬስቶራንት አሪ ማለት ነው። በሱ
እሺ ስልክ ቁጥር የለዎትም? እንደ-
እም?
ቢጂአይ የተመዘገቡበት ስልክ ቁጥር ወይ system ላይ ካገኙት በሰማንያ ሁለት ነው አብርሃኑ የተመዘገቡ
ዜሮ ዘጠኝ ሰማንያ ሁለት እሺ
ዜሮ ስድስት ዜሮ አምስት ዜሮ አምስት ዜሮ አምስት ዜሮ አምስት እሺ አዎ።
በዚህም ማግኘት አልቻልኩም። በቃ ወይ በ specific area ው እና በስማቸው ልመልስ።
በቃ ብርሽቲና ባርና ሬስቶራንት ይባላል።
እሺ
እዚህ ቤተል ፖስታ ቤት አካባቢ
ቤተል ፖስታ ቤት አዎ፣ ቤተል ፖስታ ቤት አካባቢ
ስማቸውን ይነግሩኛል? የደንበኛችንን የእንትና ብርሃኑ ይባላል። ብርሃኑ
ብርሃኑ ማን?
ብርሃኑ ማነው? ቀን ኃይሌ ኃይሌ እሺ።
ስልክ ልስጥሽ።
አዎ ስልክ ቁጥር ይስጥ።
ኤርሚ አንተ ዜሮ ዘጠኝ
እሺ ዜሮ ዜሮ
ዜሮ ዜሮ ሰባ አንድ ሰባ አንድ ስልሳ ሰባት ሀያ ሶስት ስልሳ ሰባት ሀያ ሶስት ሀያ ሶስት ማናጀሩ ነው ኤርሚያስ ይባላል።
እሺ
በቃ እሺ፣ ቴንክ እሺ እንትን ድራ- ልጁ ምን የሆነው ምን ያል ፍሪጁ አያቀዘቅዝም፣ ምንም ኃይል የለውም። ለዛ በርቶም ኃይል የለውም አያቀዘቅዝም።
አዎ፣ አያቀዘቅዝም።
እሺ መዝግቤያለሁ። ለሚመለከተው ማስተላለፍ ያለው
እሺ፣ እሺ፣ ሌላ thank you።
ምረዳት ነገር አለ?
ሌላ የለም እና አመሰግናለሁ።
ደወል ለመሰገናለ አገልግሎት ይላሉ። ተመሳሳይ ሰዎች ማለት ነው። መልካም እሺ